ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሬሽ ስልህ እንደምን ዋልክ?
ሰላም ነው።
ዮናስ እባላለሁ ከ STEM for Kids ነበር የምደውለው።
አሀ እሺ
እ፣ መልእክት አስቀምጠውልን ነበር፣ ስልክ ቁጥር አስቀምጠውልን በዚህ ስልክ ሊያገኙን ይችላሉ የሚል መልእክት አየሁት ነበር። ፌስ አ አ እሺ፣ ስ- ስምዎትን ልውሰድ። ይቅርታ ድራር የሚለው user name ትክክለኛ ስምህ ነው?
አ
ድራር አድሃ ነው?
አይ ነው እሺ፣ እ፣ የተወሰነ information ልስጦት ስለ STEM for Kids።
እሺ እሺ STEM for Kids እንባላለን። computer programming የ- ለህፃናት የሚሆን ከአራት ዓመት ጀምሮ እስከ high school ላሉ ተማሪዎች ነው የምንሰጠው።
እሺ እ፣ STEM for Kids የአሜሪካ ድርጅት ሲሆን ኢትዮጵያ ውስጥና አፍሪካ ውስጥ የመጀመሪያ ነው።
እሺ የምንሰጣቸው ፕሮግራሞች ከ scratch level ጀምሮ ከ beginner level ጀምሮ እስከ advanced ከሆኑ computer programming ኮርሶች ም እነዚህ advanced programming ኮርሶች እነ Python፣ እሺ artificial intelligence፣ robotics የመሰሉ advanced የሆኑ broad የሆነ class ስለሆነ ያለው join ቢያደርጉ ቆንጆ ነው። እ፣ ሶስት center ኦች አለ ሶ- ሶስት center ኦች አለ። አንደኛው በሰቃዩት ህንፃ ላይ አምስተኛ ፎቅ ላይ እንገኛለን።
ያ እ፣ እዛ ክፍለ ሀገር ይኖራቸዋል የ- ክፍለ ሀገር ነው ያለው አንተ አ
የ- የት- የት አካባቢ ያለኸው?
ትግራይ።
ምክንያቱም ወደፊት ወደዛንም የመክፈት እቅድ ስላለ exact ያለህበት ነው። ወደፊት ወደዛ መክፈት እቅድ አለን። የት- የት- የት ነው ያለው?
ምን እየተራረጠ ነው አባት
hello አሁን ይሰማል? ድራር አ አ እ፣ ክፍለ ሀገር ላይ የመክፈት ፕላን ስላለን የት አካባቢ ነው ያለው?
አዲግራት
አዲግራት።
አ okay፣ እሺ፣ እሺ፣ እሺ። አመሰግናለሁ በጣም እ፣ ድራር እሺ እ፣ እ፣ እንደዋወላለን። እሺ፣
እሺ
እሺ፣ እሺ ወንድሜ አመሰግናለሁ። thank